ሄደ መሰለኝ። አዎ
hello
እሱ አሁን የላክሽልኝ ወይ አይሰማም?
ወይ ውዴ
እንትን ይሄ screen ኑ
እ
minimum order ከ AliExpress ላይ ነው ያገኘ ነው። minimum order ሶስት ነው የሚቻለው። ከዛ በታች መምጣት አይችልም።
okay Amazon ላይ ያለ
አዎ አሁን ላይ AliExpress ላይ ብቻ ነው ያለው እሱ እቃ
okay ይሄ ሞዴል።
እሺ customer ኡን አሳውቂውና ከዛ የሶስቱን price መስራት ይቻላል።
እሺ በቃ ያው ነገ እሑድ ነው። በቃ ወይ ሰኞ እኔም አስታውስሻለሁ ወይ ሰኞ እንትን ለ- ሌላ የሚጠግን ልጅ አለ መሰለኝ ስልክ የበፊት ቢሯችን ጋር ምናምን ብሎኛል ዋሴ ወይ እሱን ደውለን እንጠይቃለን ዋጋ ካለው አዎ የአንድ ያ በቃ።
አዎ በቃ እሺ እሺ፣ ብሩክዬ ውዴ።
thank you
ችግር የለውም ዋሴ free ሲሆን